ሰላም ጤና ይስጥልን። ችብችብ ተባከው ምን ልርዳው?
ሰላም ጤና ይስጥልን።
ሰላም አለን።
እግዚአብሔር ይመስገን። ትላንትም ደውዬ ነበረ። እንግዳ ያው ለማስታወስ ያህል ነው። በዚህ ስልክ አዝዤ ነበር ሽንኩርትና ድንች።
እሺ ትላንትን ትላንትን ያዘዙት?
አይ ቆየ፣ በአስራ ዘጠኝ ነው ያዘዝኩት ጁን አስራ ዘጠኝ ነው። ለማስታወስ ነው። ዛሬ ራሱ ደግሞ እንዳትረሱኝ።
ጽዮን
አዎ፣ አዎ፣
ድንችና ሽንኩርት።
አዎ።
Okay። ትናንት ማታ ላይ ተደውሎሎት ነበር?
ትላንት ደውዬ ነበረ። እኔ ደውዬ ነበረ።
No ማታ ላይ ማታ ላይ ማንም አልተደወሎት?
አልደወለም። ማንም አልደወለም።
ስንት ሰዓት ላይ ነበር እርሱ የደወሉት?
እም፣ እኔ ደወልኩት
እም፣ አስር ሰዓት ወይ ምናምን
የደወሉት አስር እርሱ?
ሰዓት አይሞላም። ዘጠኝ ሰዓት አዎ፣ Okay ዘጠኝ ሰዓት፣ ጽዮን።
ዘጠኝ አዎ ሰዓት ከምናምን።
ወጥ ሰሚት ነው location አይደለ?
አዎ፣ አዎ፣ አዎ።
ወጥቶሎታል፣ ወጥቷል?
ወጥቶሎታል። አዎ እሺ፣ እሺ።
ሽንኩርትና ድንች አዎ፣ ወጥቶሎታል።
አዎ። ሽንኩርትና ይጠብቁ ድንች።
ይጠብቁ እሺ፣ ይመጣሉታል። ለ driver ኡ እኛ እናሳውቃለን እንዲደውሉ።
እሺ፣ እሺ፣ እሺ መልካም ቀን።
መልካም ቀን።
እም።
ጤና ይስጥልኝ። ስልኬን እንኳን